ሄሎ
አቤት። ሄሎ
ሄሎ
አ- ሄሎ ሄሎ፣ አይሰማም?
ይሰማል?
አዎ፣
ማነሽ?
ጸጊት ጸጊት ነኝ።
አጊት ስታነሽ በትግረኛ ነው አይደለ? አሁን ትግርኛው ላይ ነው የገባልሽ?
እዚህ ላይ እኮ ት- በትግርኛ ይሁን በእንድ- በአማርኛ በትግርኛ ይሁን በአማርኛ አያሳይም። ሁለቱም ላይ ነው join ያደረኩት።
ሲመጣ ወደ እናንተ ትግረኛውን አማርኛ አይለይ አይለይም።
አዎ፣ አይልም።
እሺ ቆይ ስመጣ እናየዋለን። እሱን እሺ እሺ።
እሺ፣ ግን ስታነሺ በትግርኛ እስኪ አሁን አውሪና አዎ፣ ልዩነት እንደውል መልሰን አዎ፣ እሺ።
በአማርኛም ከሆነ ደግሞ ሄሎ ቪዛ ሄሎ ሌላ ስጥልኝ ብለሽ በፎርማሉ ነው እሺ።
እንጂ ዝም በትግርኛ?
ብላችሁ ሄሎ አትበሉ።
ሌላ አትበሉ ዝም ብላችሁ።
አ መጀመሪያ ብያለሁ እኮ ጤና ይስጥልኝ።
አዎ እኮ ላይሰማ ይችላል። ሄሎ ሲልሽ ሰው እንደገና እሱን እሱን ነው መደጋገም ከሰው ጋር እስክትግባቢ ድረስ ነው። እሺ፣ እየተቆራረጠ ስለሆነ አዎ።
የፎንሽንም በደንብ ሰኪው
እሺ፣ እሺ።